ጥያቄውን በስፋት በቂ ነው።
ጤና ይስጥልኝ።
እሺ
ብር አጣው withdraw ን አድርጌ እሺ፣
መሀል ላይ ቀራልኝ።
በዚህ ስልክ ነው?
አዎ በዚህ ስልክ ስንት ብር ነው?
አምስት መቶ
አምስት መቶ ብር። እሺ check ላድርገው። እሺ አንዴ ጠብቀኝ።
ችግር የለም።
መች ነበር ያደረግከው?
ማታ ሰባት ሰዓት
እሺ አንዴ
እሺ
እሺ እንትን ነው። እሺ ሳንቲፔ ትንሽ እያስቸገረ ስለሆነ ነው። አስተካክለን ስንጨርስ ይገባልሃል። እሺ
እሺ ጠዋትም እንደዛ ተባለ። ዛሬም አዎ፣ አስተካክለን ስላልጨረስን ነው እንጂ አስተካክለን ስንጨርስ ይገባልሃል።
እሺ እሺ፣ እስቲ እናያለን። እሺ አየህ፣ እሺ መልካም። እሺ አይ አይ